ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ
አቤት ከዊፕላስ ሶሉሽን ነበረ ምደውልሎት።
እሺ ዊፕላስ ሶሉሽን application ላይ ተመዝግበው ነበር አይደለ?
ና አ የተመዘገቡትን service ኦች አሁን ላይ system ላይ active እያደረግናቸው ነው እና እ
እ፣ አንዳንድ ያልተሟሉ መረጃዎችን ለማሟላት ነበረ።
እሺ
በምን ሰርቪስ ነበረ የተመዘገቡት?
ሜንቴናንስ ምንድን ነው የሚሰጡት አገልግሎት?
አጥ ሜንቴናንስ ነው ገና ምንድን ነው?
ውስጥ ጠፍቶ ነው እስቲ ፈልጉ ቆይ እ? ሄሎ ሄሎ በምን አገልግሎት ነበረ ምንድን- የተመዘገቡት? ምንድን ነው ከዛ ለምን ተቀየሰ ስልኩን ተዘቀበት ከመ- ከመ- እሺ ሄሎ ሄሎ ወይ
በምን service ነበረ የተመዘገቡት?
mobile maintenance ነው ማለት ም- ሞባይል ጥገና
ና
በስሙ ማን ነበር?
ስራ ላይ ነበርኩኝ አንዴ ቆይ የሆነ እንትን
እሺ፣ አንዴ መልሼ ጨርስና ወይም እንትን በለኝ።
እሺ